እንደገና
hello hello፣ ወይ ወይ፣ ታሪኩ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እንዴት ነህ አለን አለ። ምንድን ነው አልሰራም ያለህ?
ቡርኬ? የሁለተኛው cashier የተከፈተልኝ PC ቀይረን ነበር አጋጣሚና አሁን አዲስ ፎቶ location የላክ ብለው ነው እንደ ወይስ ምኑ ነው? ፎቶ ፎቶ ላክ ነው። አ ሌላ PC ላይ ነው መጀመሪያ ላይ እየሰራ ነበር።
okay የምትገባው እኮ link ኡን ልክ አይደለም እየገባ ያለው በ back office ኡ የ cashier link ነው እየገባ okay link ኡ እኔ ላኩልህ ነው አዎ ይሄ link ነው። በዚህ link ነው የምትገባው።
እኔ እኔ ላኩልህ።
አዎ።
እሺ እሺ፣ brother thank you twenty seven.